አብሮትን እዚህ በ Best Bet betting ቆርጬ ነበረ። ተመላሽ አልጽፍም አለ።
እሺ ንገረኝ። cashier ኮዱን ምን?
አስራ ሁለት አስራ ሁለት
ዘጠና ሁለት አስራ ሁለት ዘጠና ሁለት እሺ ሰባ ስምንት ሀያ አራት ሀያ አራት አዎ
አብሮቶልሃል። እሺ ሶስት ጌማ ወርቆብሃል።
ሶስት ነው የወደቀው።
ሶስት ጌማ ነው የወደቀብህ።
እሺ እሺ እናመሰግናለን።
እሺ፣ እናመሰግናለን።